እንትን ትኬት ቆርጬ ነበር የሆነ ትኬት እና እስከ ስድስት አንደኛው ወር ሁለት ሺህ ሀያ አራት የሚል ወጥቶ ነበርና እስከዚያ ያገለግላል እንደ ወረቀቱ ምን አልከኝ?
እስከ ዜሮ ስድስት ዜሮ አንድ ሀያ አራት
ዜሮ ስድስት
ዜሮ አንድ ሀያ አራት እስከሚለው ድረስ ወጥቶ ነበርና ቀኑ በጣም ረዘመና እስከዚያ ያገለግላል ወረቀቱ postponed postponed ሆኖ ነው ጨዋታው።
አይደለም አይደለም ገ- በጣም ረዝሞ ነው ማለት ጨዋታው ይቆያልና ገና እስከዛ ወረቀቱ ያገለግላል። አሁን አቀላቅዬ አውጥቼው ነበርና
እኮ አሁን ከ- አንተ ከመረጥካቸው match ኦች ውስጥ ገና የወደፊት ጨዋታ አለው ነው አንተ ያልከኝ።
አዎ አዎ አዎ እዛ ከሆነ ደግሞ ከሀያ አራት ሰዓት መቼ የ- መቼ ነው የቆረጥከው ቲኬቱን?
ዛሬ ዛሬ በቃ እንደዛ ከሆነ ወይ ከሀያ አራት ሰዓት በኋላ postponed የሆነውን match ቀንሰው ይሰጡሃል። እሺ፣ ይቀነሳል። እሺ አዎ ቀንሰው ይሰጡሃል።
እሺ እሺ።
እሺ አባቴ ስለደወልክ እናመሰግናለን። መልካም ምሽት።